መርሳቤ ወይ ሰባ ሁለት ሀያ ስምንት ሰባ ሁለት ሀያ ስምንት ምን ሆነበት?
ካስተመር ሎኬሽኑ ወጣብኝ። ካንስል ተደርጎ ነው ወይስ እንዴት ነው?
እስኪ ቆይ ልይልህ። ስም ማን ነው?
ብሎ አለ በኋላ ምሻን ይደርሰኝ ከጫካ ከጫካ ያዝከው ነው ሙሉ አለም አዎ ከጫካ እንትን ብላል እንዴ ምግቡን አውጥተዋል እንዴ አይ አይ ገና ነው ገና አሁን ነው የያዝኩት ጠብቀኝ መስመር ላይ እሺ ሙሉ አለም አትዝጋው ሙሉ አለም ወይ የሚሰራ order ነው እየተስተካከለ ስለሆነ ነው እሺ
እሺ የ customer ስልክ ልስጥህ
እ፣ ትቻለሽ ዜሮ ዘጠኝ አስራ ስድስት
ዜሮ ዘጠኝ አስራ ስድስት ሀምሳ ሶስት ሀምሳ ሶስት ሰላሳ አራት ሰላሳ ስድስት
ሰላሳ ስድስት በምንድን ነው complete የምለው?
አይ እንትን ይሉልሃል አስተካክለው ሲጨርሱ ይመልሱልሃል ባለፈው እንደዚህ ሆኖ ትንሽ ስለተበደልኩ ነው።
ትንሽ ቆየልኝ ለምደውለ complete በሉልኝ ብትል እንልላለን ሙሉ አለም ግን አሁን ደቂቃው ገና ነው አዎ ገና ነው። አዎ ሰዓቱ ገና ስለሆነ እንትን
እሺ እሺ